የመስለኛል ኤክስፕሬስ ሰላም ነኝ። የባኩም ልርዶ
ከቴሌ ብር ወደ ኬክ ቦጅ ዛርግ መቶ ብር አየር ላይ ቀናብኝ። አሁን
ዛሬ ነው የላኩትም እያቸው።
አዎ መጫወት አልቻልም።
ተብሎ አስመዝግበው ነበር እኛ ጋር
አይ አሁን የተጎልኩት በቴሌግራም ደግሞ ልኬላቸዋለሁ። ስክሪንሹት አሪፍ ቴሌግራም
ስሙት ማለት ነው።
ምን ተስኖት ሙሉጌታ
ማን አሉኝ?
ምን ተስኖት ሙሉጌታ
በዚህ ስልክ ነው የሚጠቀሙት ቴሌግራሞችን እና betting site ኡን
ምን አልሽኝ?
በዚህ ስልክ ቁጥር ነው የሚጠቀሙት።
አዎ አዎ
ኬት ወዴት ነበር የላኩት?
ከቴሌብር ወደ ኪንግ ብር
ከቴሌ ብር ወደ ኩዊክ ብር።
ታክሶች አዎ ሰው ይበጠበጣል። ጉዳይ ኩዊክ ቤት ነው ኩዊክ ብር ነው ደመያችን።
ኪንግ ብር ኪንግ ብር ኩዊክ ብር ነው መቶ ብር ነው አለ ያሉኝ ዛሬ።
አዎ እንጨዋለን። እዚህ ጋር አለ።
ምን አሉኝ?
አዎ አዎ አዎ፣ መቶ ብር
እሺ
አልተባለም። በደንብ ሰው
ደመያችን መስመር ላይ ያለው የለም
መስመር ላይ ያለው ደመያችን ሰማታት
ምን አልሽ?
ደመያችን መስመር ላይ ያለው
አዎ አዎ
እሺ ቴሌግራም ላይ ስሞት ማለበል
ኤ ኤምጂ ነው ምናምን
ኤቢኤምጂ የሚለው የእርሶ ነው።
አዎ አዎ
እዚህ ጋር screenshot ኡ ተልኳል። በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን።
እሺ ሌላ ምረዳውት ነገር አለ የለም ሌላ ሌላ ብር የለኝም።
በደውል እናመሰግናለን። አገልግሎት ላይ ያሎትን ሀሳብ አስተያየት የሚከተሉትን አስቀምጡልኝ። መልካም ቀን